hello ጤና ይስጥልኝ ብልጭቶን ሆምስ
hello ጤና ይስጥልኝ ብልጭቶን ሆምስ ፕሪንስተን ሰላም ነው?
ሰላም ነው እንትን ጀሞ አካባቢ ጀሞ ሁለት አካባቢ ያላችሁ ተብዬ ሰምቼ ነበር።
እ፣ አዎ አለን
ስንተኛ ፎቅ አካባቢ ነው የሚኖራቸው?
okay እ፣ አሁን ጀሞ ያለን almost እንትን ያለ ቤት እ፣ ማለት ያለቀ ቤት ምናምን አይደለም አዎ እኮ ሊጀመር ያለ ነው።
foundation ላይ- አዎ፣ foundation ላይ ያለ site ላይ ያለ እሺ እና እሱ ጋር ያው እ፣ እንደነገርኩት እሱ የሚፈልጉት ground ም ላይ wall ላይ ሊኖር ይችላል።
እ፣
እሱ የሚፈልጉት እ፣ እንትን ላይ ሊኖር ይችላል። እ፣ ያልተ እንትን ገና ሽያጭ ላይ ስለሆነ foundation ላይ ያለ ስ- እያለ ስለሆነ ሽያጭ ላይ እንትን የምናደርገው የምንሸጠው okay።
እ፣ ስለዚህ እርስዎ የሚፈልጉት ስንተኛ ላይ ነው?
cost ስንተኛ አካባቢ ነው ያላችሁ? ነው ያላወቅኩትም። አሁን ለምሳሌ okay ከ- የሆነ ልጅ ነበርና
okay ከአምስት በላይ ነው ያላቸው ነው ምናምን ያለኝ ነው ስድስት ነው ምናምን አለኝ። እኔ ለማራራት ስለፈለኩ ነው። በወሬ ደረጃ ሰምቼ ነው ነው ያለኝ። ይችላል floor ኡን ነው እ፣ ስንተኛ floor ላይ ነው?
ወደ ላይ ያለውን floor እ፣
እ፣ አሁን እንደነገርኩት እ፣ እስካሁን እሱ ጋር ያለን እ፣ ብዙ እኔ ይሄን ያክል እንትን መረጃው የለኝም፣ ግን sales የሽያጭ አማካሪዎች ስላሉ እ፣ ሽያጭ አማካሪዎቹ ወይ ብልክሎት እና ወደ ቢሮ ብቅ ብለው ያለውን መረጃ መውሰድ ቢችሉ አሁን ማገናኘት አትችልም። እኔ ብሬው ስለሆንኩኝ ታገናኝ።
እ፣ አዎ ግን አሁን የሽያጭ አማካሪዎቹ መጥተው መረጃ ስለሚሰጡ እ፣ ሂደቱን በዛ ብናስኬደው ብዬ ነው።
እንጂ አሁን በእንትን ላስጠጠኝ ማለት ነው።
አዎ ማለት እኔ እንደነገርኩት ቀጠሮ ማስያዝ ምናምን ስለሆነ እኔ እንትን okay፣ እንትን ሳ ወይ ወደ ወይ ሰው ብልክልዎት ወይ ደግሞ ወደ ቢሮ ብቅ ብለው information ላረጋግጥና እ፣ እዛ መነጋገር ነበረ። ደውላለሁ። በቃ
okay አይቼ ልደውል።
እሺ እሺ